እንዳለች ጤና ይስጥልኝ ስፖርት ባኮ ምለደ
ምን ነበር ሁሉ ስፖርት ላይ ብር እንትን ብሎብኝ ነበር፣ አልለቀቀልኝም እስካሁን
ምን ብሎ ሁለት መቶ ወር ዊዝዶር አረግ ላስገባ ስለ ወደ ቴሌ ብሬ ኮዴንም አልሞላሁትም ወስደሃል ብሎ ይዝም አለኝ።
እሺ ከ- በአማርኛ ነው በእንግሊዝኛ ነው የሚጠቀሙት ዌብሳይቱ?
በአማርኛ ተጨማሪ የሚለው ላይ ገብተው የዝውውር ታሪክ ላይ ገብተው የባንክ ዝውውር ታሪኩን screenshot አድርገው ቴሌግራም ላይ ላኩልኝ።
እሺ እሺ